አንችልም ሰዓት ማታ ነው።
ህጻናት ስንኝቴስ የጥሪ ማዕከል ባክዎን ልርዳዎት?
ሰላም ቅድም ተቋረጠብኝ በሀያ ዘጠኝ ቤት ደውዬ።
እሺ book አድርጌልዎታለሁ።
okay text ይደርሰኛል?
text አዎ፣ በዛው ስልክ ይደርሶታል።
አዎ
አንድ እንትን ብቻ ልንገሮት፣ ሰዓቱን check-in ሶስት አንድ ሰዓት ቀደም ብሎ ይገኛሉ።
okay ስምንት ተኩል ማለት ነው።
የዘጠኝ ተኩል ነው? አዎ፣ ስምንት ተኩል።
እሺ ችግር የለም። እሺ እሺ እሺ፣ ሌላ የምረዳዎት ነገር አለ? በአቢሲኒያ ባንክ ይክፈሉ አሁን።
እሺ እከፍላለሁ። እሺ እሺ፣ እናመሰግናለን። መልካም ቀን።
thank you